ሰላም ጤና ይስጥልኝ። ችግር ተባኮ መለጠው
እንዴት ነሽ መኪያ?
አለሁ።
አለን አለን፣ ሁሉ ሰላም። ሰሚ መኪያ፣ እሺ ሁለታችሁም ስታነሱ ጤና ይስጥልኝ ቺፕቺፕ ብላችሁ አንሶ። እሺ መልመድ አይከብድማ። ሄሎ ጠላ ይስጥልኝ ቺፕቺፕ ማለት አልኩኝ እኮ ያባሁን አልሰማኝም።
አዎ ብለሻል ብለሻል።
እሺ እ፣ ያው እንደ እንድለምዱት ነው። ያሬድም አንቺም በሉ አሁን ብለሻል አላልሽም ማለት እኮ ነው።
እሺ ገባኝ። እሺ እሺ ብዙ ጥሪ አለ እንዴ?
አይ የለም ብዙም የለም።
በቃ እሺ እሺ እሺ እሺ እሺ።